Wolaytta. እሺ እናመሰግናለን።
ሄሎ ሄሎ ሰላም ነህ?
ደህና ነኝ።
ትምህርት ቤት ነው የምደውለው እሺ እኮ ቴሌግራም ላይ አቤላ በሚለው አንተ ነህ የምታወራን ወይስ አዎ አዎ እኔ ነኝ። አዎ
እኮ ስለዚህ በመብራቱ ነው አይደል የሚከፈተው show አዎ አዎ በ- በ- በ- በሱ ነው።
እኮ በቃ እሺ አይል check ላድርግ ብዬ ነው።
እሺ እሺ እሺ መልካም ነሽ?